Good afternoon, Capital Hotel and Spa. Jaltu speaking. How may I assist you? Hello? ሄሎ ሰላም ጤና ይስጥልኝ። ሄሎ ሄሎ፣ አቤት።
ሰበካ ልቀቂ ነው።
እህ ሰበካ ነው።
ምን አልከኝ?
ሰበካ ልቀቂ።
ምን አሉኝ? ይቅርታ።
ሰበካ የምን ሰበካ?
ሰበካ ልቀቂ።
Do you speak English? ሄሎ
እኛም
ሄሎ። ይቅርታ ካፒታል ሆቴል እና ስፓን የደወሉት Good afternoon, Capital Hotel and Spa. Jaltu speaking. How may I assist you? ሰላም ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። ምን ነበር? ማታችን ሰዓት ላይ ነው የፈለጉት። ዘጠኝ ሰዓት አይኖረንም። አስር ተኩል ነው። አዎ፣
ሄሎ
እሺ። ማን ልበል ስሞታ? ዜሮ ዘጠኝ ስልኮቱ። እሺ፣ እሺ፣ እሺ፣ እሺ። ይዤ እመጣለሁ። አስር ተኩል። እሺ፣ አመሰግናለሁ። ሄሎ፣ ስልኩን እያየሽ ነው? ፍሳር ሄሎ፣ ፍሳር ብሎ ብድግ ብሎ እየቆሰለ እኔ ገባ እኔ ጋር ክፍት ነው ያለው። አስር ተኩል ሁለት ሰው ማሳጅ ይዘን ሄሎ
አ፣ ሄሎ አሎ
ሄሎ ሄሎ ሄሎ
አ፣
ሄሎ
ሄሎ አቤት
እኔ ሰበካ አግኝቼው
ሄሎ ምንድን ነው የፈለጉት? በነገራችን ላይ ስልኮት እየቆጠረቦት ነው ያለው። እሺ
ሰበካ ልቀቂልኝ።
ምንድን ነው ሰበካ? አልገባኝም። ምን አይነት ሰበካ ነው የፈለጉት? ይሄ ካፒታል ሆቴል እና ስፓ ነው። ማሳጅ እና ሞሮኮ service፣ steam sauna፣ jacuzzi ወይንም የጸጉር የጠ- የጥፍር አገልግሎት የምንሰጥበት ቦታ ነው የደወሉት።
አማሚ
ምን አሉኝ? ሄሎ
ምን አለም? እኛም ሄሎ። እሺ ሄሎ ሄሎ ይቅርታ
ቁሳቁስ አቁም ይበዛል ይሄን ከይዝ
ብሬ ሳል